ጤናስጥልኝ
ትልኝ አርጌ ምን ለው
ያ በአፌ በኩል ተብዬ ነበር ሰክሰስፉሊ ይለኛል ግን ገቡ በቴር አልገቡልኝም
ከምን ነው ሁሉ ስፖርት እ እ ሁሉ ስፖርት
ኦኬ ውስጥ ምን ያህል ነው ሰባት ዘጠኝ መቶ ሀምሳ ሶስት መሰለኝ ዘጠኝ መቶ አምስት ሰባት ስሞትን ለ ምናምን።
ሰባት ሺህ ዘጠኝ መቶ ስት ነው አዎ።
እሺ ሰተኝ ዛሬ
ዮሴፍ
ምን አሉኝ ዮሴፍ
ዮሴፍ ዮሴፍ ነው ሴፍ ኤልያስ ቴሌብር ነበር ድሮ ያሉት እኮ ከሁሉ ስፖርት በቴሌ ብር አይደል?
አልጋስቴም ማለት ነው
እሺ ስልክ ሆን እንዳለ ዜሮ ዘጠኝ ሰባ ስምንት
እሺ ይሄ ነው ደግሞ እ?
ይሄኛው ነው አዎ አዎ ስልክ?
ራሱ ነው
እሺ ነው አሉ እ? እ?
መች ነበር እንደዚህ ያሰሩት?
አሁን አሁን ከደቂቃ ውስጥ እሺ successfully ይላል ግን ገቡ አልገባም ምን አለ
successfully ይላል ግን ገቡ አልገባም
እሺ ደንበኛ ሲሆን በምናየው ስልክ ቁጥር screenshot ኡን ቴሌግራም ላይ ይልኩልን። ንገሩት። ዜሮ ዘጠና ሁለት
ዘጠኝ ዘጠኝ ሁለት አስራ ሶስት ሳ
ዘጠኝ ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ በዚህ ስልክ ቁጥር screenshot ኡን ይልኝ ነው። በአጭር ጊዜ ውስጥ ችግር ፈታች ለመረዳው ትነግራለህ።
እ፣ በምን ያህል ቆያል ምን ያህል ጊዜ ካለ መመለስ
ቀኑን ይሄን ያህል- ይሄን የኛ ቀን ነው ብለን መናገር አለ ችግሩ በተሰ ጊዜ እናሳውቃለን።
ኦኬ ስለዚህ ሰክሰስፉሊ የምትለዋን ትናንሽ ነው አይደለ ትልሽ እስክናቱን አዎ አማውንት ያለበት
ኦኬ ዘጠኝ ዘጠኝ ሁለት
አስሮት ዜሮ አንድ ሀምሳ ስድስት እሺ አሁን ለረዳሁት ነገር አይ የለም ስለ ደወል ነው። አመሰግናለሁ። ስለ አገልግሎት አስተያየት ሀሳብ ካሉ ከሚሰሙ በኋላ ስልኝ መልካም